ሰላም hello ጤና ይስጥልኝ።
አቤት ነህ።
መላኩ
አዎ ነኝ።
ከዊ ፕላስ ሶሉሽን ነበር የምደውለው።
እሺ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ እም፣ አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ። ይቻላል?
መልሼ እንደውልሽ ስራ ላይ ነኝ።
ኦኬ እሺ።